ሄሎ
ሄሎ ሰላም ጤና ይስጥልን።
ሄሎ ሄሎ አይሰማም?
ይሰማል ጤና ይሰማል።
ይስጥልን። እንዴት ዋልሽ?
እግዚአብሔር ይመስገን።
ከዊ እና- class solution ነበር የደወልኩልሽ።
እሺ ባለፈው አውርተን link ኡን በዚህ ስልክ ልኬልሽ ነበረ።
አዎ አዎ ተመዝግብ- ትናንትና አምልከሽልኛል መሰለኝ አዎ አይደል?
አዎ አዎ እሺ ተመዝግብ።
ዛሬ download አድርገዋለሁ።
እሺ እሺ download አድርገሽ ተመዝገቢ እሺ። እና ማንኛውም እ?
ሀሳብና ማንኛውም ሀሳብና አስተያየት ካለሽ እ፣ link ኡ በተላከበት ስልክ ቁጥር ደውለሽ መናገር ትችላለሽ።
እሺ እሺ ማ እሺ፣ እናመሰግናለን። መልካም ቀን። እሺ